የለውም።
ኧረ ኧረ አቤት ደህና አቤት፣ ነሽ?
እግዚአብሔር ይመስገን።
እንዴት ነሽ? ምህረት ነሽ ማለት ነው።
ማን ልበል?
ምህረት አይደለሽ?
ምህረት ነኝ። ማን ልበል?
ወይን እሸት ትባላለሽ።
ወይ ወይንዬ፣ ደግሞ ያንቺ አረባ ምንድን ነው ስልክ ታይሽ ደግሞ እየቀያየሽ አንቺ ደግሞ ተይ እንግዲህ ከምታስለነብኝ?
እንደዚህ አይ- ሰው አታድርጊ። ጥሩ እሺ፣ አይደለም።
ምን ልታዝኝ?
አውቅሻለሁ ምናምን በይ። እሺ፣ እሺ፣ ወተት እኔ ምናምን እሺ።
ነገር አምጡልን። አንድ ሁለት እ?
ስኒ ራሱ ወተት ምናምን ተከማሪ።
ነገር የለም አሁን ምን ነው ምን ምን ተፈ- ባርማኖቹ ምናምን የሉም እኮ አሁን ለእንትን ብቻ ተዘጋጅተን ቆመናል። ውጭ ጉዳይ ስብሰባ ሀያ ሰው ስላላቸው ያኔ ሳስገባ ላምጣልሽ እ?
ለውጭ ጉዳዮች ስናስገባ በዛው ልምጣ እሺ እሺ እሱ ማለት ቅር ካላለሽ ሁለት- ይቆያል ካላልሽ ማለት ነው።
እ?
አሁን ዘጠኝ ሰዓት ለእነሱ እናስገባለን ይገባሉ ተብሏል። እየጠበቅን ዘጠኝ ሰዓት ሆነ እኮ ሴትዬ።
ገባኝ። ግን እነሱ አስገቡ እንግዳዎች መጥተዋል ሲሉና ችግር የለውም። እሺ እሺ ሲኒኑ በዛው ሲኒ- ካረግሻለሁ ለአንቺ ማለት ሲኒ አይ አሉ ረጃቢዎችም አሉ።
አለቃቸው የሚያስፈልጋቸው እሱን ይሄ ውሃው እያፈላሁ ነኝ ያለሁት እ፣ እና ዳዳቢዎቹ ሲኒዎቹም ተከምረዋል።
እዚህ ተከመሩ ከበቡሽ ከበቡኝና በከበባ በቃ።
ሊያጠፉኝ ነው። ትንሽ ነው የቀራቸው።
እሺ እሺ እሺ፣ ወይኔ እሺ